ጤና ይስጥልኝ ደግችው ጤና ይስጥልኝ ማለት አለን እግዚአብሔር ይመስገን።
እሸቱን ማግኘት ትችላለህ እንዴ?
ምን ነበር ጉዳዮት? ከይቅርታ ጋር
አይ personal ምን ነበር ጉዳዩ?
ደርሰናል ለማውራት እሱን እኮ ለእኔ ንገሩኝና ለሚመለከተው አካል አስተላልፍልዎት።
እሺ፣ ወይም አስራ ሶስት ቤቱን ነው የሚይዘው።
ኮሜዲያን እሸቱ personal ስልክ የለውም። ኦፕሬተሮች ስላሉ እኛ ነው የምናነሳው ስልክ።
ነው እንዴ?
አዎ፣ እሺ እመቤቴ እሺ